hello ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ከአዲስ አውትፊትስ ነው የምደውለው። ቀሚስ order አድርገሽ ነበር።
አዎ አዎ
አ፣ order ኡን ለማስጀመር ትፈልጊያለሽ?
እ ምን አልሽኝ?
order order ኡን ማስጀመር ትፈልጊያለሽ?
እኮ ተጀምሯል እኮ ትላንት
okay
ብር አስገብቼ okay። confirm ለማድረግ እሺ፣ confirm ለማድረግ ነው። እናመሰግናለን።
እሺ እሺ እሺ፣ thank you